hello ጤና ይስጥልኝ።
hello ጤና ይስጥልኝ። ሰላም አሉ ሰላም።
አለ እንትን ሹፌር ደውሎልኝ ነበረ እሺ እና message ግን አልገባልኝም። ከጠየቀኝ በኋላ ላይ እንትን እንዳይለኝ message ኡን okay። እሺ ልኩልኝ።
እሺ፣ በዚህ በዚህ ስልክ ነው order ያደረጉት?
አይ ዜሮ ዘጠኝ አስራ አንድ አስራ ስምንት ዜሮ ሰባት ሀያ ዘጠኝ ዘነበች ገላት ዘነበች ዜሮ ዘጠኝ አስራ አንድ አስራ ስምንት አስራ ስምንት ዜሮ ሰባት ሀያ ዘጠኝ
እሺ፣ ዘነበች በሚል ነው አይደል?
አዎ
እሺ። የ ሁለት product ነው ሽንኩርትና አይ ሌላ?
አንድ ነው ድንች አይ ድንች አላዘዝኩም ሽንኩርት ነው አምስት ኪሎ ባለ ሰላሳ ዘጠኝ ነው
okay። እሺ፣ እሺ። አዎ ደቃቁን አይ አይደለም normal ሰላሳ ዘጠኝ ብር መቶ ዘጠና አምስት ብር ነው የከፈልኩት
ዘጠና አምስት ብር አዎ admin እርሶ ኖት?
እ admin እርሶ ኖት?
አዎ okay። ወይ ሌላ ስልክ አሉት እንዴ?
አይ የሚያዙበት?
admin ሌላ ነው እ ደምስ የሚል okay።
እኔ group ውስጥ ነው የተቀላቀልኩት o- okay እሺ። አ- ስለዚህ ለደምስ ነው ኮዱ የሚላክለት ደምስ ጋር ነው ነው ያለው እንዴ ኮዱ። አዎ አዎ። እሺ ደምስ ይነግራቸዋል ኮዱ። እሺ እሺ የደምስን ስልክ ይነግሩኛል? check ላድርግ።
እ፣ ወደ ቢሮ አልሄድኩኝም ግን ይደርሰዋል በቃ በቃ አዎ ይደርሰዋል ይደርሰዋል።
ካልሆነ እደውላለሁ ቢሮ ስገባ እሺ እሺ እሺ እሺ።